የዝውውር ታሪክ ላይ ግባ።
እ የዝውውር ታሪክ ላይ ግባ።
hello
ይለው ጤና ይስጥልኝ።
ጤና ይስጥልኝ። ምን ልርዳዎት?
ብር ትላንትና ከእናንተ ከሁሉ ስፖርት account ወደ ቴሌብር account አስተላልፌ ነበርና ብሩ አልገባም።
ኬት ኬት ወዴት?
ከሁሉ ስፖርት ወደ ቴሌብር እሺ ላኩልን ብለንዎት ነበር
ምናልቲ
ላኩልን ብለንዎት ነበር transaction history ውን
transaction history ይኸውልሽ፣ አዎ ተጨ- transaction history ላይ ገብቼ ምን ውስጥ ነው የምገባው? transaction history ው ላይ ነው ማየው።
አዎ እዛ ላይ አለሎት ያስተላለፉ
no transaction history ው ላይ ማለት ይሄ ዝውውር ታሪክ የሚለው አይደለ?
አዎ
ዝውውር ታሪክ ላይ አሁን ስገባ ማለት ነው እም።
የቅርንጫፍ ዝውውሮች ብሎ እኔ በጣም ድሮ በይሄ አይ ሁሉ የቅርንጫፍ ስፖርት- አይደለም ከላይ የባንክ እ- ምትላለች የቅርንጫፍ ምትለዋ ላይ እዛ ወደ ላይ ሲያደርጉት የቅርንጫፍ የሚለው ላይ ገብተው ነው እርሱ የባንክ ምትላለች እሱን ይምረጡ okay። የባ- የባንክ ነው።
አዎ የባንክ ዝውውር የሚላለው
okay እሺ፣ እስኪ አየዋለሁ። እሺ